hello ከዶክተር ጋር ሳገናኝሽ እኮ ዘጋሽ። ውስጥ አውሪያቸው እስኪ።
hello hello አቤት። brain CT contra
ስምንት ሺህ ስድስት መቶ እ ስምንት ሺህ ስድስት መቶ በ brain scan ያልሽ ስንት ነው ያልሽው? ስንት ነው ያልሽው?
scan ነው CT scan ስካን ነው የጭንቅላት ይባላል።
CT scan hello CT scan የጭንቅላት ኧረ ምንም አይሰራም። ምንድን ነው
አይሰማም እናት አሁን ይሰማል። CT scan አያት ሂሳቡን እያየሁልሽ ነው። brain scan with contrast አደረገልሽ አዎ፣ አዎ። contrast ሰባት ሺህ ስድስት መቶ ያረዳል። without contrast without contrast ሁለት ሺህ ሰባት መቶ በቃ without contrast አምቡላንስ ትችላላችሁ። ሁለት ሺህ ሰባት መቶ ብር በቃ እሺ። አምቡላንስ ላኪ ወደ ሚኒሊክ ወደ ሚኒሊክ
ኦክሲጅን ያለው ነው ሲጀምር አምቡላንስ hello hello አቤት ይሰማል።
አምቡላንስ ላኪ ይችላሉ፣ afford ያደርጋሉ።